ደርሰው
ትላንት ማታ withdraw አድርጌ ነበረ። እስካሁን አልገባልኝም።
በስልክ ቁጥር ነው
በ account ባንክ
እኮ የቤስት ቤቷ አይደል?
ደስ ቢላ
እሺ፣ ስንት ብር ነው?
አምስት ሺህ እሺ፣ አንድ መስመር ላይ ጠብቁኝ።
እሺ
እሺ፣ በቦቸር ነው ያወጡት።
እ
በቦቸር ነው ያወጡት።
በቦቸር ነው ያወጡት አዎ፣
እና እሺ voucher እንዴት ነው ማለት account history ውስጥ ይገቡና እ voucher history የሚል አለ።
እሺ ከዛ እሱ ያንን ላይ የትናንትናን ቀን ያስገቡና ያገኙታል። voucher code ኡን መልሰው deposit ያደርጉት።
እሺ
እሺ፣ መልካም ምሽት።